ጤና ይስጥልን። ጸጥታ አምቡላንስ
ጤና ይስጥልኝ። እባክሽ አንድ ወንድሜን ታሞ ነበረ። እዚህ ወደ የካቲት ሆስፒታል መሄድ ፈልጎ ነበር። እባክሽ
እሺ፣ አሁን ደውዬላቸው ነበር። የካቲቶች ስልክ እየተነሳልን አይደለም፣ እሺ።
ለዛ ነው።
ዶክተሩ ግን አብሮኛል አለ።
አዎ ዶክተሩና ስላለው ብቻ እኛ መውሰድ አንችልም።
እሺ እኛ- እኛም ተ- አንስተው እሺ ይምጣ ሲለን ነበር የምንወስደው፣ አሀ፣ ግን ስልክ እያነሱልን አይደለም። ከቻለ ዶክተሩ ስልክ እንዲያነሱ ይንገራቸው ለ liaison ክፍሎች
Okay። ዶክተር ስልክ እንዲያነሳ ዶክተሩ ሳይሆን liaison እ።
ክፍል ያሉት ላይዘን ቅበላ ክፍል።
አ ቅበላ ክፍል
Okay። ቅበላ ክፍል okay።
አ እነሱ አይ፣ ስልክ ደውሎልሽ ካነሱሉ ነበረ?
አይ አ፣ እኔ ነኝ ካካሉ- የምደውልላቸው።
አዎ። አይ ግን- እሷ ያሁን የኔ ደንበኛ ማን የኔ ወንድሜ የምልሽ ደውሎልሽ ነበር አዎ አዎ አውቀሽ ከቤጂንግ ከጥሩነሽ ቤጂንግ አይደል?
አዎ አዎ
Okay እሺ። እስቲ ዜነኛ ቁጥሮች በምን እናገኛለን? እንደውላቸው
ስምንት አንድ ሁለት ሶስት አፋላጊ ናቸው። እዛ ላይ ይሰጧቸዋል።
Okay። የካቲት የ- መ- ቅበላ መቀበል- ክፍል አዎ የላይ ቅበላ ክፍል አዎ እሺ፣ እሺ፣ እሺ እሺ።
እሺ